አዎ ሱዳን ይባላል። hello እሺ አሴት ሰላሳ አራት ሀያ አምስት ሰላሳ አራት ሀያ አምስት እሺ ምንድን ነው ተቃራኒ order ነው የምታስወስደው ያኛውንም ስጠኝ እየጠራሁት ያሉት ሰላሳ አራት አስራ ሁለት
ሰላሳ አራት አስራ ሁለት አዎ okay ልጁ ጠብቀኝ
ወይ
ሰሂ የለው? እሺ ምግብ ቤቱን ሰርች አድርጌ ምግብ ቤቱ ከግራቦን ደግሞ
አስቼ እየመረርኩ ይሄን ያህል ማናጀር እኔ ግን ጥያቄ ያስፈልገዋል። በቃ የማይገነበር ነው።
አማኔ ሄሎ አማኔ ወይ ግራብ ይኸውልህ እ እ እ ያኛውን ስራው የግራቡን ምን?
አስወጥቻለሁ ለምን ግራቡን እንዴ?
አስወጣሁት ለምን እ?
ዲስፓች ላይ ያለው እንግዲህ ለምን በሪስፓች የሚለው ሰዓቱን አያዩም እንዴ?
እንዴ እነሱ ሲጀመር እንትን አላቸው ሁለቱን ምን?
አንተ መርጣ አክሴፕት እስካልክ ድረስ ለምን አይደለም እነሱ ደግሞ እንዴ?
መርጠው ሲጀመር እኮ የሚፈልጉትን ኦርደር የማስወጣት መብት አላቸው በቃ እሺ፣ ሁለቱንም አስወጪ፣ ሁለቱንም አልሰራም እንዴ? ሙድ ይዛለች እንዴ?
ሁለቱማ አይወጣም በቃ ሁለ እና ሳራ እንዳርግ ታዲያ እኔ እዛ ሂጄ እንዴ?
እሺ አስወጣለሁ ኦርደሩን ይዤ ተነ አውጥቼዋለሁ እኮ ነግረሃል አውጣው መልሰው ምግቡ ካወጣኸው አስወጥቼዋለሁ ግራውኑ ያማታል እንዴ በእናትህ